ሰላም ጤና ይስጥልኝ። ዲጄ ኢትዮጵያ ፋንቲና የባኩት የምንደርሰው እንትን ነበርማ በቀደም ኦክሲጅን ተመዝግቤ ነበረ እስከ ሶስት ቀን በኋላ ድረስ ይደርሰለታል ተብዬ ነበር፣ አልደረሰልኝም።
እ፣ በዚህ ስልክ ነበር የደወሉት።
አዎ
እሺ አንዴ መስመር ላይ ጠብቁኝ፣ እየፈለኩሎት ነው። የቤቱ ስም ምንድን ነው? ቤተሰብ ባርና ሬስቶራንት ነው።
አዎ አዎ
እሺ ደንበኛችን አዎ ተመዝግቦሎታል፣ እስካሁን አልደረሱትም።
አልደረሰልኝም። እስከ በሶስት ቀን ውስጥ ይመጣል የተባለ ሳም- ሳምንት እየመጣ ነው።
እሺ ደንበኛችን እ፣ ለምን እንዳልመጣና እዚህ ተመዝግቦ እንደተላከ አንድ ላይ አድርጌ በድጋሚ ልኬሎታለሁ፣ እንደ ቅሬታ መዝግቤሎታለሁ።
እሺ
በተቻለው ፍጥነት ቶሎ እንዲደርስ እናደርጋለን።
እሺ ሌላም ረዳዎች ነገር ይኖራል?
ይህ ለሚሆነማ እሺ ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን።